ሄሎ ሄሎ ደሜ ሄሎ
ደሜ ሄሎ ወይ እንዴት ነሽ?
ሰላም ነሽ?
ሰላም ነሽ ደምዬ?
አለሁ።
እደውልልሻለሁ እያልኩ ስ- ስራ በዛብኝ ደሜ እኮ ኧረ ችግር የለውም እንዴት ነሽ አሁን?
ደህና ነኝ።
ለውጥ አለው አይደል?
አዎ ምንም አልልም። ያው ሳሉ ምንም
ምን አዘዘልሽ ሐኪሙ?
አክ- ሽሮፕ ሽሮብ አዎ ሽሮፕና ብርድ ነው አለ።
ኧረ አይደለም ብርድ ነው አላለኝም። እነሱ ሌላ ደግሞ ሌላ የምዋጥን ሁለት መድኃኒት አዘዙልኝ በእግሬ
እኮ ለጉንፋኑ ምን ምን አለሽ? ቅዝቃዜ ሽሮ- አዎ ቅዝቅ እንትን allergic
እህ። እነሱ እባክሽ እንትናቸው ብዙ ነው፣ መዘዛቸው ብዙ ነው።
በጣም አይዞሽ፣ እግዚአብሔር ከአንቺ ጋር ይሁን ደሜ እኮ አሜን። ምሳ አልበላችሁም እንዴ?
እረፍት የሰጠሽ እ?
ለስንት ቀን እረፍት ሰጠሽ?
ምን እሱ ሶስት ቀን ብቻ እኔ ምንም ስላልተሻለኝ ብዬ የራሴ ፍቃድ ሞልቶኛል እሞላለሁ ብዬ ነው።
እህ ለሶስት ቀን ብቻ ሰጠሱ?
አዎ አይ እረፊበትና እንደገና ደግሞ እ, ቅቅል ነገር እ, ጠጭበት።
እሱን ደግሞ እግርሽ ላይ ሪህ ምናምን ይታያልና እም፣ እ, እንትና እንዳት ፕሮቲን ነገር እንዳትበይ አለኝ።
ምን ይሻልሻል ልጄ? እና አጥሚትስ?
እየጠጣሁ ነው እኔ እሱን አጥሚት እጠጣለሁ።
አ
በቃ እኔ ምን ምስር ምስሩን፣ አተሩን፣ ሽሮውን ሁሉን ተውኩት፣ ቀነስኩት። ዝም ብዬ ቲማቲም ምናምን እየሰራሁ እየበላሁ ነው።
አይዞሽ፣ እግዚአብሔር ከአንቺ ጋር ይሁን። እሱ ቀድሞ ይድረስልሽ።
አሚን አሚን። ሰላም መልካምዬ።
አዎ እግዚአብሔር አዱ ወለደች አልወለደችም
አለች እ አለች።
እሱ ጋር አለች አለች። አዎ
እሺ በቃ ሰላም በይልኝ።
እሺ፣ ደሜ ልጅሽ ደህና ናት።
ደህና ናት ሰላም ካላልኩ እያለች መቼ ነው የምትመጪ ታዲያ?
እኔ እ
ነገ እመጣለሁ እያልኩኝ ነው። እስቲ
ናፈቅሽን እ?
ናፈቅሽን።
እውነት እመጣለሁ።
ኧረ ነይ ነገ እንኳን የሆነ ጸሎት ቦታም ልሂድ እያልኩኝ ነው። ግን መልሼ ደግሞ በቃ ዝም ብዬ እገባለሁ። እባክሽን ብዙ ስራ የሚያስጨንቅ የለም አለችኝ። ፀሐይ ማ ፀሐይ።
አዎ አይ እሱ ስ- ለስራው ሳይሆን አንቺ ስለናፈቅሽን ነው።
ጫወታ የቀረባችሁ አይደል?
አዎ እንዴ በጣም ቅር ይላል እኮ
እመጣለሁ እ?
እመጣለሁ። መልካምዬ ነይ ብቅ በይና እንይሽ ደሜ እኮ እ?
ብቅ በይና እንይሽ።
እመጣለሁ። በረታችሁ በእናትሽ። እኔ ምንም ሳይመቸኝ በእናትሽ እኔ በጣም እናንተ ያሳዝናል።
እንኳን አልቅሳችሁ ወጣላችሁ።
በጣም ያሳዝናል። በእናትሽ እንግዲህ በጣም።
እግዚአብሔር እሱ ነፍስን ይማር እንግዲህ ምን ያው ይሄው ነው ፍቅራችንም ሁሉም ነገር እውነት እ?
ነው እውነት ነው። ያሳዝናል ግን ልጆች artificial የሆነ ፍቅር እድሜ ልካቸውን ጸጸት ነው። ከባድ ነው።
በ- በጣም እኔ ቤቱ ራሱ ጀፊ ቤት ይመ- እየመሰለኝ በጣም በጣም ያስጠላል። ብታይ በጣም ያስጠላል።
እም፣ እሱ ጽናቱን ይስጣቸው ለቤተሰቦቹ።
ምን ይደረግ ይኸው ስንገናኝ ምንም የውሸት ፍቅር ነው የምንዋደድም እውነት ነው እውነት ነው።
ዝም ብሎ በጥርስ ብቻ እየሳቅንም እንትና እያልን በጣም ያስጠላል።
መለያየት ምናምን ነው። ምንም እባክሽ የማይረባ ጊዜ ነው ጊዜው ራሱ አዎ። እሱ ቀድሞ ይድረስ ብቻ።
በጣም እሱ ብቻ ይድረስልን።
አዎ እሱ ነው ደምዬ። ላለነውን ያበረክተን ፈጣሪ።
እውነት ነው ማ- መልካምዬ።
አዎ አዎ ደምዬ ደህና ናት ሚጣዬ።
ሚጣዬ እኮ አጠገቤ ቆማ እኔ ማን ናት እኔም ሰላም ልበላት እያለችኝ እስኪ እስቲ ስጫት።
በያት
ሄሎማ ደህና ነሽ ሀሴቴ?
ናና
አ፣ ምን እየሰራሽ ነው ከማሚ ጋር
ማዲጋል
እ?
ማዲጋል ምን እየበላችሁ ነው?
ማዲጋል ማሚ ጋር hello hello hello hello hello ማዬ hello መልካም፣ እማ እ፣ እየሰማችሽ አይደለም እንዴ?
እኔ እንጃ
ትጮዋለች ደግሞ የኔ እናት ሰላም ናት አይደል?
ደህና ነኝ ሰላም ነሽ አይደል?
አዎ እሰይ እግዚአብሔር ይመስገን። ሰላሙን ይብዛልሽ።
እሺ አሜን።
እማማማ የኔ ቆንጆ በጣም ነው የምወድሽ። እሺ እድስ አላሽ እ?
እድስ አላ
ምን እወድሻለሁ።
እምወድሻለሁ እማ የኔ ቆንጆ።
አዎ ነይ ቢሮ እሺ፣ ከደሜ ጋር ከማሚ ጋር እሺ
በቃ ውድድ ውድድ አደርግሻለሁ። ባ- እወድሻለሁ ባቢን እምቢ ለለችል እ?
እምቢ ለለችል
ኦ፣ ምን ልበለው ይሄ እንግሊዝና። እሺ ታዲያ እምቢ አለች ማማ።
አይ ይዛሽ ትመጣለች። እሺ ውሰጂን በያት።
እሺ በይ እሺ አዎ ባቢንም ሰላም በይልኝ። እሺ እሺ እወድሻለሁ ሀሴቴ የኔ ቆንጆ ማ ልጅሽን ሰላም ብያለሁ።
ብልሽ ስና ሰላም ያግኝሽ።
አሜን አሜን እማዬ። እሺ እሺ እሺ ቻው። እሺ እማኮ እሺ መልካሜ ደሜ ልጅሽን ሰላም በይልኝ ነው ያለችሽ መጨረሻ።
እህቴ፣ እሺ እሺ እማኮ እሺ የኔ እናት በቃ ሰላም ሁኝ። ነገ ነኝ እሺ መልካምዬ፣ በይ ቻው፣ እንገናኛለን።
በይልኝ፣ ሁሉንም ሰላም በይልኝ።
እሺ ተባረኪ፣ ሰላም ሁኚ።
አሜን እማ አሜን። እሺ ቻው። እሺ